ዝጋጁን ተወቼ ነው እሺ
መኪና በምናምን ያላግነት ላልባኝ ተራልኝ ነበር ከባንክ ላይ የምታደርገው መኪና
ተራልኝ ነው እሺ እሺ ምን አይነት መኪና ነው የፈለጉት እርስዎ አሉ አዎ።
እስከ ባንክ ጋር ስናያይዝ እኛ ማለት ነው ሶስት አሁን ለምሳሌ መኪና መርባት ከሆነ ማለት ነው መኪናው ስናገባ አረፍ ከሆነ እስከ አንድ ሜምበር ከባንክ ጋር እናያይዛለን ማለት ነው ያ መኪና ከባንክ ጋር ከባንክ ስናያይዝ ሲሆን ፍቃድ ቲን ነምበር ያገባ ያላገባ የነዋሪነት መታወቂያ እንፈልጋለን እሱን ማለት ነው ማስረጃዎች የት ቤት አዲስ አበባ የአዲስ አበባ ምርት ማለት ሌላም በሌላ መሆን ይችላል። እንድትቀሩ ሊብ በርሶ ነው በሌላ ሰው እንድትቀሩ መሆን ይችላል። ስለዚህ አዲስ አበባ ላይ ካለ ሰው እናል
ምንም ለማኝ ይቆርጣል
አሁን ሰባት እኮ በሌላ ሰው እንድትቀሩ መሆን ይችላል። በሌላ ሰው ሊብረ በራሱ ስም አዳባሩ ነው አዎ በመሆን ይችላል። ንግድ ሊብረ በራሱ ቦት ይሆናል። እየሰማሁት ነበር እየሰማሁት ነው።
በባንክ ከሚያዝ የሚሰጠው በካሽ ብር ነው። በባንክ ሳይሆን ደግሞ ብር እሺ አሁን በባንክ ባንክ ላይ ያለ ካለ ንግድ ቀድሞ ያስፈልገው ስምንት ሺህ ያለ መኪና አለ ለምን ነበር አራት መልክ አለ ለቻ ሁለት አስራ ስድስት ሞዴል ሁለት ሺህ አስራ ስድስት ሞዴል
ሶስት ነበር አራት ነው በአንድ ላይ ስምንት መቶ ሺህ ያለበት በላይ መለማት ይፈልጋል አንድ ልጅ ምምሮ አይደለበት አይደለም ስምንት መቶ ሺህ ብቻ ያለበት ከባንክ ጋር ንግድ አያስፈልገውም እሱ ከባንክ ጋር ያለበት ማለት ነው እሱ መውሰድ ይችላል ስንት ብር አለበት?
አዎ ሁለት ሚሊዮን አራት ይፈልጋል ስንት ስንት ነው ፈልጎ ስንት ነው ፈልጎ ሁለት ሚሊዮን አራት መቶ ሺህ እጅ ይፈልጋል ታሽ ማለት ነው አዎ እንጂ ገና ገና እንደሚሻለው እሺ አባ እኛም እናመሰግናለን